Ah, ah. ሄሎ ሄሎ ጤና ይስጥልኝ ሳብለ ሀሚድ ነኝ አዎ።
ከቤስተ ቤት እና ማለት ነው አዲስ ቴሌግራም ተከፍቷል። እኛን እሺ።
Contact የምታደርጉበት እ፣ እሺ ስልኩን ልንገርሽ እና Hi በይና አንክሌም እሺ እንትን ልንልክልሽ ነው አሁን ላይ እሺ አባ ደስ እ፣ ይለኛል። እሺ ስልኩን ልንገርሽ እሺ ዜሮ ዘጠኝ እሺ ዘጠና አምስት ዘጠና አምስት ሰላሳ አንድ ሰላሳ አንድ ሰባ
እሺ ሰላሳ አንድ ሰላሳ አንድ እሺ አባ እሺ እሺ እሺ። ሀይ አመሰግናለሁ።
በይ ሀይ በይ እሺ እሺ እሺ እሺ እሺ